hello ሰላም ጤና ይስጥልን ብሽቲ ቤት
እንትን withdraw ብዬ ማለት ነው።
እሺ አልገባልኝም።
በዚህ ስልክ ነው አይደለም ዜሮ ዘጠኝ አስራ ሶስት
ቆይ አንዴ ዜሮ ዘጠኝ አስራ ሶስት እሺ
ሰማንያ አምስት ሀምሳ ስምንት አርባ
ስንት ብር ነው አባቴ?
አንድ ሺህ አምስት መቶ ብርና ሶስት መቶ ብር ሁለት ጊዜ ነው።
እሺ እና አሁን confirm አድርጌ እልሃለሁ።
እም፣ አሁን ይገባል። እሺ ትንሽ ጠብቀው።
እሺ መልካም ምሽት።
thank you እሺ